hello ጤና ይስጥልኝ።
ሰላም ነው?
ሰላም ቢኒያም እባላለሁ። ጉዳዩን የደወሉት
ባለፈው ተመዝግቤ ነበር ምን application ንም ምናምን እልክልሃለሁ ብላኝ አ ሳትልክ ቀረች።
okay የቴሌ የቴሌግራም ቻናላችንን ማለት ነው።
እና አዎ እንደዛ መስለኛል። እችኛ እንደሱ እሺ በዚህ ስልክ ነው አዎ ተመዝግቡ።
እንደዚህ አዎ ሀያ ሶስት ዘጠና ሁለት ዘጠና ዘጠና ሶስት ሶስት ዘጠና ሰባት እሺ አዎ ልክሎታለሁ እኛ አሁን እኔ እሺ እሺ እሺ መልካም ቀን እሺ ቆይ ጋር